ከዛ በነፃ አባተ ቅዳሜን በነፃ መስራት ማለት ከባድ ሌላ
ልዳውት
እሺ፣ ሎጊን እያልኩኝ እያለ እንትን ኮድ አላስገባም ማለት ነው።
ምን አሉኝ?
ተነስል ሰላም ነው።
እግዚአብሔር ይመስገን።
እንትን ሁሉ ስፖርት አካውንት እየከፈትን ነበርና እሺ
ኦቲፒ አልክ አለ እንትኑ ማለት አፑ ማለት ኦኬ፣ እየተስተካከለ ስለሆነ ነው ይጠብቁ። እሺ ቆይ ኦኬ።
ተሞክሩት።
እንደዛ ነው።
አዎ እሺ፣ እሺ፣ እናመሰግናለን።
እሺ